ደውዬ ሄሎ ይቅርታ መልሼ ደወልኩሎት።
ችግር የለውም እንትን ተረክቧል?
ቀርቶ ሳይሆን እንትን ቅሬታ አቅርበው ነው okay ለዛ ነው እንጂ አዎ ቀርቶ አይደለም እንጂ የቀረ product የለም።
የለም አዎ ሙሉ ነው እሺ ነገ እንዲመጣ ለማድረግ ነበር።
አይ ችግር የለውም እናመሰግናለን እሺ መልካም እሺ እሺ